ሌላ ወይ ሰላም አደርሽ አለን ሰላም ሰላም ነው አለን ሁሉ ሰላም አለ ሁሉ ሰላም። ፈተና እኮ ጠርተን ቦታው አርሴማ ቤተክርስቲያን ጋር ነው የተጋነልኪ
አዎ በ- ቦታው አርሴማ ቤተክርስቲያን ፊት ለፊት የወዳ ቬክል ህንጻ አለ የኛ ህንጻ አለ እና እዛ ነው እሴት ኮፊ እሴት ኮፊ አለ ከሴት ኮፊ ቀጥሎ አለ አሁን ያለው የቱ ጋር እንደሆነ ታውቃለህ?
እሺ ዲኤም ሪል ስቴት ዲኤምሲ ሪል ስቴት ዲኤምሲ ሪል ስቴት okay በዛ በኩል አንተ ተሻገራ በዚህ ጋር ተሻገሬ ተሻገርና እና እ፣
የሆነ እንትን አለ ምን ልበልክ የሆነ ያላለቀ ህንጻ አለና እሺ አርሴማ ፊት ለፊት ማለት ነው።
አይ ከአርሴማ ፊት ለፊት ሳይሆን ከአርሴማ ወደ ላይ አሁን ከዲኤምሲ አለ ዲኤምሲ አለ ከዲኤምሲ አ ትንሽ አ ወረድ በል ትንሽ ወረድ በልና አ አለ አርሴማን አልፈዋለሁ።
አርሴማን አልፈኳል።
አይ አሁን ዲኤምሲ ጋር ቆሜ ነው ያለሁት።
እሺ ና ውረድ ውረድና ተሻገር ተሻገርና በዚህ በኩል ነው ፎቁ።
እሺ ከሜክሲኮ ስትመጣ ማለት ነው።
አዎ ከ- okay ከዲኤምሲ ና በዚህኛው መንገድ ተሻገር።
እሺ እሺ በቃ እሺ የባጃጆቹ እንትን ምናምን ብለህ ጠይቃቸው። የሆነ የባጃጅ ምን የባጃጅ ሳፊ ሳፊ የባጃጅ ማምረቻ የቱ ነው ቢሮቸው ምናምን ብለህ ጠይቅ፣ ይነግሯል።
ሳፊ አዎ የሆነ እንደውም ያላለፈ ፎቅ አለ ረጅም፣ ከሱ ፊት ለፊት ነው ያለው። ከተሻገርክ በ- ግን ያው የኛ ፎቅ ታገኘዋለህ።
በቃ እሺ እሺ thank